hello hello ጤና ይስጥልን። ተመስገን ነው፣ ሰላም ነው።
እግዚአብሔር ይመስገን።
እ፣ ዩቲዩብ ለመማር ነበር እና ጀምሯል እንዴ?
አልጀመረም። መጋቢት ሁለት ነው በአካል ለሚጀምረው እሺ እ፣ መመዝገቢያ ክፍያው ስንት ነው?
አጠቃላይ የሚፈጀው ኮርሱ ሶስት ወር ነው።
እሺ ስለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
እሺ በ- በየቀኑ አይደለም እንትኑ በሳምንት ሁለት ቀን ከስራ አዎ፣ በስ- ከስራ ሰዓት መውጫ በኋላ ነው። በሳምንት ሁለት ቀን ነው።
እሺ ከአስራ አንድ በ- ሰዓት ተኩል እስከ አንድ ሰዓት ተኩል ባለው ነው ክላሱ።
እሺ ክፍያው በ account ነው ማስገባው?
አዎ፣ account transfer ያደርጉና በሰባ አምስት ቤቱ ስልካችን screenshot አድርገው ይልኩልናል። ስምዎትን፣ ኢሜይሉን፣ እሺ ስልክዎን አድርገው።
እሺ እማ፣ እሺ እሺ፣ እሺ እናመሰግናለን።
አመሰግናለሁ።
እሺ